ጤና ይስጥልኝ አሽኮ ደህነኝ እባክዎ ምንድን ነው ጤና ይስጥልኝ።
ጤና ይስጥልኝ እንትን ፈልግ መረጃ ፈልጌ ነበር የደወልኩት ለኢንተርቪው ፐርፐዝ ለኢንተርቪው መረጃ ፈልጌ ነበር የደወልኩት። አይሰማም? ሄላ ሄላ ሄላ ሄላ አሁን ይሰማል
በጣም ቆንጆሽ ግን ትንሽ ተሰማኝ። ሄላ ይሰማል?
እሺ አሁን ይሰማል በትንሹ።
እሺ ደመያችን ምን ልርዳዎት?
ኢንተግሬት ለማድረግ ፈልጌ ነበር እሺ አርኪ የሚብለን እና እናንተ ጋር መስፈልገ ማለት ነው። ዌብሳይት የእናንተ እንትን ጭነን በኩል ክፍያ የምትፈልግ ማለት ነው።
እሺ ከ- በእኛ በኩል ክፍያ ያደረጉት ክፍያ አዎ።
እሺ እ፣ የ- አሪፍ ፔ አለው እንደዚህ አይነት ሲስተም ጌትዌይ የሚባል ሲስተም ጌትዌይ አዎ አዎ።
አዎ በ online payment የሚገ- የሚጠቀሙበት ማለት ነው። የእርስዎን እሺ።
ድርጅት ማን ነበር ያሉኝ?
አርኪ አርኪ ምን አይነት ድርጅት ነው?
እ፣ እንትን ነው ይሄ YouTube ላይ እይታዎችን ማብዛት ማለት ነው። እይታ ማብዛት ነው የምንሰራው YouTube ላይ።
Okay ከዛ በኋላ ከሁለት side ብር እንሰበስባለን ማለት ነው።
እሺ አርኪ ምን ድርጅት ብዬ ልመዝግብልዎት ደንበኛችን አርኪቴክስ አርኪ አርኪቴክት እሺ የእርስዎን ቴክ- ስም ማን ልበል?
ቤዛ
ቤዛ ማን?
ፈለቀ
እሺ ደንበኛችን
እሺ ስለዚህ- ድርጅቶችን አሁን መስራት ጀምረዋል። business license አውጥተዋል።
እ፣ business license አውጥተናል። ድርጅቱ እህ፣ አሁን በስርዓት እንቅስቃሴ አልጀመርንም። በእርግጥ ግን በቃ ወደ ስራ በቅርቡ ምናልባት within week ምናምን ነገር በሰበዳ እንገባለን።
እሺ ደንበኛችን አሁን በ website አችን ላይ መመዝገብ ይችላሉ። ለአሁን ስለዚህ የእኛ team contact ያደረጉና ሙሉ ሱን ይወስዷል።
እሺ አሁን highlight ማወቅ የፈለግኩት ምን ምን እንደሚያስፈልገን ነው።
እሺ የመጀመሪያ ነገር ያው business license ያስፈልገውታል እና በአመት ውስጥ ምን ያህል transaction እስቲ ወይም ምን ያህል transaction ሊኖሩት እንደሚችል ለእኛ team ኦች ማስረዳት ይኖርቦታል።
Estimate አድርገን ማለት ነው።
አዎ ከዛ በኋላ እሺ።
ያለውን process ከእኛ team ኦች ጋር መጨረስ ይችላሉ።
እሺ ስለዚህ አሁን በዋናነት የሚያስፈልገን ይዘን መቅረብ ያለብን business license ነው።
business license እና በምን ወይ ከኛ ጋር integrate ማድረግ እንደሚፈልጉ clearly የሚያሳይ ነገር እም፣ እሱን ካቀረቡ በኋላ ከእኛ team ኦች ጋር ተነጋግረው integrate ማድረግ ይችላሉ ከኛ ጋር Okay። ማለት አሁን የፈለግኩት ይዤ መምጣት የምችለው የሚ- ማለውን document ነው።
እሺ አሁን ላይ ኦንላይን ብቻዬን ነው መመዝገብ ስላልሆነ ያለበት የምሰራው general manager ኡንም ማሳወቅ ስላለብኝ just ሌላውን ነገር collect አድርጌ መሄድ ስላለብኝ ነው።
እሺ ደንበኛችን አሁን ላይ በአካል መምጣት አይጠበቅቦትም በ online system ኡ ላይ መመዝገብ ይችላሉ Okay፣ በአካል እሺ፣ system አዎ system ኡ ላይ ይመዘገቡና እሺ።
እዛ ላይ business license ኡ ሊጠይቁት ይችላሉ እሱንም upload አድርገው እዛ ላይ ያስገባሉ እህ፣ እሱ ላይ information ኦችን ሙሉ ከሞሉ በኋላ ለእኛ እህ።
verification ይደርሰናል ከዛ ይደውሉሎታል የእኛ team ኦች ማምጣቱን ነገር ያነጋግሮታል ማለት ነው Okay፣ business license ብቻ ነው ይዤ ማለት ይሄ ማዘገብን ማለት ነው።
አሁን ላይ ዞር ኦንላይን ያደረገ አዎ ሁሉም መረጃ website ካለዎት አድረትን እሱ ላይ ማውጣት ይችላሉ። ሲሙል website ላይ እሱን ከተመዘገቡ በኋላ በኋላ ነው Mhm.
የሚደውሉልኝ team ኦች።
Okay። ከዛ በኋላ ስለዚህ ሌላ አንተ team ኦች ጋር ነው በአካል መሰለኝ የምገናኘው። እ?
አዎ የእኛ ዋና team ኦች marketing team ኦች ወይም ይሄን ጉዳይ የሚያስፈጽሙ team ኦች verification Mhm.
ወይም ደግሞ API ስለሚያስፈልግ እሱን provide አዎ።
ያደርጉታል ማለት ነው ለእርሶ
እህ፣
እንጂ ኦንላይን ላይ ነው የሚመዘገቡት እንጂ በአካል መምጣት ወይም ይዘው መምጣት የሚጠበቅበት document የለም አሁን ላይ።
እሺ። አይ ምናልባት በ compliance በኩል ማለት ያለበት የሚጠየቀውን document ኦች ነው አሞ የተማርኩትና እሱን ነበር መጠየቅ የፈለኩት። ስለዚህ confidence business ላይ license እም?
Compliance ጋር በተገናኘ ያስፈልጎታል ተብለው ነበር።
No ከእሱ ጋር የሚያስፈልገውን አጣሪ ነው የተባልኩት እኔ እሺ እ፣ በ general manager አችን በኩል ማለት ነው።
እሺ ስለዚህ ከዚህ ውጭ- ይዘን መጥ እም?
እሺ ይህን process ኡን ከጀመሩ በኋላ ይህን ማስኬድ ይችላሉ ወይስ አሁን መረጃውን ማወቅ ይፈልጋሉ?
አሁን መረጃውን ማወቅ ፈልጌ እኮ ነው።
እሺ ደንበኛችን መስመር ላይ ጠብቁኝ። እሺ አንድ ጊዜ እሺ።
ደንበኛችን መስመር ላይ ያለው
ይቅርታ በጣም መስመር ላይ ስላስቆየሁት።
ችግር የለም።
እሺ ደንበኛችን አሁን ላይ ያው በቃ ምን ያህል transaction ሊኖሩት እንደሚችል estimation ኡን እሱን እሱን መረጃ የያዘ እና business license ኡን VAT registration ም እሱንም አካተው እሱን Information ያስፈልጋል።
አዎ አዎ፣ እሺ እሱን ነው ያለው መረጃ። ከዛ ውጭ የሚያስፈልገው document የለም አሁን ላይ business license ን VAT registration ማለት ነው።
አዎ አዎ እና ምን ያህል estimation እንዳለው ምን ያህል transact ለማድረግ እንዳሰቡ በአመቱ ላይ በአመት ምን ያህል transaction ይኖራል ብለው እንደሚያስቡ ለእኛ ማሳወቅ ይኖርቦታል ማለት ነው። እሺ ደንበኛችን፣ ሌላ የምረዳዎት ነገር አለ የሚፈልጉት መረጃ ካለ?
አመሰግናለሁ።
እሺ ስለደወሉልን አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተካኝ።
ስለዚህ website ኡን እዛው ላይ ያገኛለሁ አይደለ? የምንገባበትን file upload ምናምን የምናደርግበትን።
አዎ assist እንዳደረጉት ይፈልጋሉ። website ኡ ላይ መመዝገብ እንደሚችሉ
ነው እዛ ላይ ያለው website ኡ ላይ ካለ ሁሉም ነገር እነሱ ስለሆነ የሚመዘገቡት ሁሉም ነገር አለ እዛ ላይ በ gateway በኩል እንዴት መመዝገብ እንደሚችሉ አለ።
በጣም ነው የማመሰግነው።
መረጃ ካለ ይደውሉልን። እሺ፣ እሺ፣ በዚሁ እደውላለሁ።
እሺ፣ መልካም ቀን ይሁንልዎት።
አሜን።